ጤና ይስጥልኝ። አሪፍ ብሄር እንዴት ነኝ? የባኩም ለርዶ
ቅድም ተቆርጦብኝ ያልኩት በሚስል ለካ በሁለተኛው ሲም ነው የደወልኩልሽ።
እሺ
አርባ አንድ ቤት ልሻለሁ ቴሌቪዥን
እሺ፣ ስሙትን ይጋሩ እንዳምጠኛቸው ኤፍሬም ሰለሞን ደገፉ ቴብሬ በአርባ ነው በዚህ
በዚህ ቁጥር አይደለም።
በዚህ ቁጥር ለም አርባ አንድ መጨረሻ ሀምሳ ስድስት ነው ልክ ሁለስ
ቴሌብር የሚጠቀሙት በዚህ ቁጥር ነው ወይስ?
አይደለም አይደለም እሺ ይንገሩኝ። አርባ አንድ ሀምሳ ስድስት ዜሮ አንድ ሀምሳ ሶስት
ዜሮ አንድ ሀምሳ ሶስት
እሺ አመሰግናለን ደንበኛችን።
እሺ ሙሴ ነው የሚመልስልኝ።
ለባለሙያዎች አስተላልፈናል። ደንበኛችን ሲስተካከልሎት ደውለን እናሳውቆታለን።
እህ?
ሲስተካከልሎት ደውለን እናሳውቆታለን።
አይ ዛሬ ነው ይቆያል ማለት ነው።
ጊዜና ሰዓቱን አናውቅም ደንበኛችን።
እሺ ማለት ነው። እሺ፣ እሺ፣ እሺ መልካም ቀን ያለው እሺ።